ሄሎ ጤና ይስጥልኝ ችብችብ።
ሄሎ ሄሎ ሰላም ነው።
ሰላም።
ቅድም እ፣ ነጭ ሽንኩርት ብዬሽ ነበረ። የሰጠሽኝ ስልክ ምንም እስካሁን ድረስ የሚመልሰው አይደለም።
አይነሳም።
አዎ እጻ ነው አይደለ?
እ?
እጻ ነው አይደለ? ህጻኖት አይደለ? ይቅርታ በጣም
የምንድን ነው? አቤት። ሄሎ ሄሎ። አያት ሳሎን ነው አይደለ? ያሉኝ location ሀ- እ፣ location Churchill Road ትራኮን ነው።
እስቲ ስልክ ቁጥር ይንገሩኝ።
ትራኮን order ሰ- ዘጠኝ ያደረጉበትን አስራ ሶስት
order ያደረጉበትን ዘጠኝ አስራ ሶስት ሰባ አንድ አርባ ዘጠኝ ሰላሳ አንድ
ሄሎ ይቅርታ፣ ድጋሜ ይነግሩኛል። system እያስቸገረኝ ስለሆነ ነው።
ዜሮ ዘጠኝ አስራ ሶስት እሺ ሰባ አንድ አርባ ዘጠኝ ሰላሳ አንድ
location ኡ የት ነበረ? ትራኮን ነው ያሉኝ።
አዎ ትራኮን Tower Churchill ሪ- Churchill Road
የ driver ስልክ ሰጥቼዎት ነበር አይደል? 29 ቤት
ዜሮ ዘጠኝ አርባ አንድ ሀያ ስድስት ዜሮ ሰባት አስራ አንድ ሰጠሽ።
እሺ ቅርታ፣ ሌላ ተቀያሪ ስልክ ልንገሩት።
እሺ ዜሮ ዘጠኝ ሀያ ዘጠኝ እ ሀያ ዘጠኝ እ ሀያ
እ ሀምሳ ሰባት እሺ ሌሎች መተው ነበረ እነሱ ጋር የለም አሉ። ለዛ ነው
እስቲ አ- አሚር ይባላል። check ያርጉና ወይ መልሰው ይደውሉልኝ።
ማን ይባላል?
አሚር
አሜር።
አዎ።
እሺ እሺ እሺ አመሰግናለሁ።